ጤና ይስጥልኝ አሪፍ ነኝ ማለት ነው። የባኮም ልርዳዎት?
እንዴት ነሽ ማለት እግዚአብሔር ይመስገን።
ትላንት አመልክቼ ነበረ።
እሺ፣ በዚህ ቁጥር ነበር ያስመዘገቡት?
በዚሁ ቁጥር ማለት ነው።
እሺ፣ ስሞትን ይንገሩኝ።
ረሺድ አባብዬ አባበሩ።
እሺ፣ ደመኛች ያ የወለሁት ነው። ትንሽ መሳል ላይ ይጠብቁኝ።
እሺ
መስመር ላይ ያሉ ደንበኛችን አለሁ አለሁ መስመር ላይ እሺ እሺ፣ ስላስጠበቅነዎት ይቅርታ። እዚህ ጋር እንደሚያሳየን የእርሱ ጉዳይ እ በእኛ በኩል ተስተካክሎልዎታል።
OK ስለዚህ ብሩን betting site ኡ ላይ ይፈልጉት፣ check ያድርጉት የኪክ ብር አካውንቶትን።
እሺ እሺ እሺ እሺ